እንግዲህ ኢትዮጵያ
ሰላም ነው።
አይሰማም።
ከሳምንት በላይ ሆነኝ ኦክሲጅን አስመዝግቤ ነበር።
በዚህ ቁጥር ነው ያስመዘገቡት።
አዎ
ልጆች እባክዎት መስመር ላይ ጠብቁ።
እሺ።
መስመር ላይ ነው ደንበኛችን አዎ እኔ።
መስመር ላይ ስላቆየሁት ይቅርታ። ጎዶልያስ ኮርነር ችግር የለም።
ሬስቶራንት ነው።
አዎ አዎ
ደንበኛችን አሁን system ላይ እንደሚያሳየኝ ከሆነ ተመዝግቦ ተላልፎሎታል እና እርስዎ በደወሉ ቁጥርም ደግሞ ድጋሚ ሪፖርት እያደረግን ነው። ከአራት ቀን በፊት ከአራት ቀን ይቅርታ?
በፊትም ደውለው ነበር አይደለ?
አዎ ደውያለሁኝ። የለ- እንትን የለም ምንም ሳምንት ሆነኝ አስ- አለፈኝ እኮ እዚህ ቢሮ ራሱ ካልተጠቀምኩ አዎ።
እነሱ ጋር ለሱ ራሱ ከደ እዚህ ሰፈር ላሉት ከነገርኩ ራሱ አስራ አምስት ቀን ከአስራ አምስት ቀን በላይ እሺ ብዬ ደግሞ ቢሮ ይሄው ደወልኩኝ እሱም ከሳምንት በላይ ሆነኝ።
ልክ ነው ደንበኛችን። እኛ ሲደውሉም ድጋሚ እያስተላ- እያስተላለፍን ነው። እርስዎ በደወሉ ቁጥር አሁንም አዎ።
አስተላልፍልዎታለሁኝ። ምናልባት ወረፋ ሆኖ ነው የሚሆነው እና ደግሞ ጋዝ የሚፈልግ ሰው አሁን ላይ ብዙ ስለሆነ በወረፋ ነው አዎ።
እየመጡ ያሉት እያስቀደሙ እኮ ያሉት።
ይሄን ያለ ወርፋ አሁን በሶስት ቀን ምናምን ይደርሳቸዋል። ሌሎቹ አሁን ከኔ በኋላ ራሱ የደወሉ ብዙ ቦታ የደረሳቸው አውቃለሁ።
ምን አሉ?
ከኔ ቦታ ራሱ ከኔ በኋላ ራሱ እንትን እንደዚህ ወረፋ ያሳያቸው የደረሳቸውን አውቃለሁ። አሁን እኛ ጋር ደውሎ አስመዝግቧል።
አይ እናንተ ጋር ይሁን ሴልሳቸው ይሁን አላውቅም። ምን የመቀው ሲጂን አሁን ብዙ ቦታ እንትን ይላል።
ደንበኛ ችግሩ ምንድን ነው?
እኛ ማድረግ የምንችለው መዝግበን ማስተላለፍ ነው። ጋዝ እንደሚፈልጉ አዎ።
በ- በተደጋጋሚም ደውለው እንዳልመጣሉት አ መዝግበን ለነማዳለን ካሁን እንልክሎታለን። ድጋሚ እናስተላልፋለን እንዳልመጣሉት፣ እንደተቸገሩ ስልክ እንደደወሉም እናስተላልፋለን።
እሺ።
ሌላም ረዳት ነገር አለ በቃ አይ ዋና ይሄንን ነው የምፈልገው።
ይህንን እሺ አስተላልፍ ይሎታለሁ። ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን ይሁን።
አዎ።